ሄሎ ሄሎ
ሄሊና ነሽ?
አዎ ባለበት እሺ መቅደስ እባላለሁ። የደወልኩት ከ We Plus Solution የሚባል ድርጅት ነው።
ከምን የሚባል ዊ ፕላስ እሺ እና ድርጅቱ አንድ application develop አድርጓል እና እዛ ውስጥ የተለያየ service የሚሰጡ ድርጅቶች አሉ። አንደኛው ደግሞ የፈርኒቸር የሚሸጡ ሲሆን እዛ ላይ አሁን በነፃ እየመዘገብን ነው። እዛ app ውስጥ የእናንተ store ማስተዋወቅ ከፈለጋችሁ እንድታስተዋውቁ ለመመዝገብ ነበረ።
እሺ ማ ምን እ- ይፈልጋል?
link ኡን ልላክልሽ ወይም App Store ላይ ወይ ገብተሽ We Plus Solution Provider የሚለውን እ፣ ማውረድ ነው እና ወይ እዛ ላይ ሊንኩን ነው የምትገባው።
ትልኪልኛለሽ?
እሺ እልክልሻለሁ።
እሺ እሺ አመሰግናለሁ።
እሺ አመሰግናለሁ።